ገነትን መልሰው እ ችግር የለውም reply አድርጊላቸው። እየጠበቅናቸው ነበረ ሪስፖንስ ሄሎ።
ሄሎ
አቤት አ እስጢፋኖስ እንዴት ነህ? ሰላም ነው ሰላም ነው እንዴት ነው አለን። እግዚአብሔር ይመስገን። እንትኑን ፋይናንሶችን አውርተናቸው ነበርና እም እ፣ እንዳለ ከ- ከአሻሮ ላይ የቀረ ብር ካለ እንዲቀየር የምትፈልገው ወደ agent account ወሰደው መጀመሪያ agent account ላይ ነው ያለው በቃ። ስለዚህ ሁሉም ብር እዛው ነው ያለው ማለት ነው።
አዎ እኔ አሁን ቢያንስ መቶ እንኳን ቢቀየርልኝ ሌላውን እንትን እለዋለሁ በቃ ስለዚህ እሺ ብለዋል።
voucher እየመጡ በጣም ስለሚያወጡ አዎ ለዛ ነው ብሩ በጣም እየተጠራቀመ ሄደ አዎ በቃ ስለዚህ እሺ ብለዋል። አናግረው ነበርና ምንድን ነው ያለው እ፣ የባንክ አካውንትን ይላክልንና በፋይናንስ ቴሌግራም አውራን ነው ያሉት።
በቃ እሺ የባንክ account ና በቃ እዛ የወጣውን ፋይናንስ ብር ላይ አውራላቸው።
ልላክላቸው።
አዎ እሺ ነው ብርማ ትልክላቸውም ወረደ agent account አ- ላይ ያለው ገባኝ መጠኑ okay ማለት ነው የምትፈልገው የብሩን መጠን ያው አዎ አዎ እሺ እንደዛ አድርግና ላክላቸው እዛ ላይ ያውራን ብሎ እናውራቸው።
እሺ እሺ እሺ እሺ እሺ